ጤና ይስጥልኝ ቴሴ ማዕከል ደውዬ ነበረ ስም እየነገርኩህ ያንኛው ተቋረጠብኝ።
እሺ ደግሞ ካርድ ባኬጅ አልደውልም አለኝ ወደ እናንተ።
አዎ፣ ካርዱ በፓኬጅ ደግሞ አይደውልም።
በአንድ ጊዜ ሀያ አምስት ብር ካል ላቅ አደረገው
አዎ፣ እና በፓኬጅ ስም አይደውልም።
ልንገርህ ልኬሎታለሁ፣ ኮድ ልኬሎታለሁ።
ወደ ስሙን ማን ብለህ መዘገብከው?
ጋሻው
እ?
ባንደሩን ጋሻው እ?
እ፣ ውዱ ጌቴ
ጌቴ ነው ጌቴ ዞሮ ጌቴ።
ሲጣፍ አንድ ስለሆነ እና አዎ፣ ወር ተላከልኝ።
ችግር የለውም። አዎ ልኬሎታለሁ በአዋሽ ባንክ።
እሺ እሺ ይክፈል።
እሺ አባት እሺ እሺ አመሰግናለሁ።
እሺ፣ መልካም ጊዜ